ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከዩስት ቤት ምን ልርዳው?
አለን እግዚአብሔር ይመስገን። እንዴት ነሽ? ስትል አለሁ ሰላም ነው። ምን ነበር ቅርታ ሄሎ አ?
ምን ነበር ሄሎ ምን ሲስተር።
ልታዘዝ?
ያው የአበሽ ሲቪል አካውንቲ ብር ለመውጣት ፈልገን እሺ ሌላ ስልክ ትራንስፈር አድርጌ ያ ስልክ ደግሞ አልደረሱም።
እሺ መ- መቼ ነው?
የትላንት ነው እኮ ትላንት ማታ እሺ ስንት ብር ነው?
አምስት መቶ ብር።
እሺ በሳንቲም ነው ያደረጉት?
አዎ
እሺ እንደዛ ከሆነ ለሳንቲሞች ይደውሉላቸው።
እሺ፣ ሳንቲሜት ስልክ ስልክ ልንገርዎት። እሺ አዎ እ፣ ስልስ ዘጠና ሶስት ስልሳ
አ ዘጠና ሶስት ስልሳ short code ኡ ማለት ነው okay ዘጠና እና ስልክ- ሶስት ስልሳ ስልሳ አዎ ስልክ ቁጥራቸው ደግሞ ዜሮ ዘጠኝ ሰባ
ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ናት። እሱ ደግሞ አይነት በቃ በዚህኛው ይሞክሩላቸው በዘጠና ሶስት ስልሳ ይሞክሩላቸው።
እሺ እሺ መልካም ቀን።
መልካም።